ሁሌ የምናመጣበትን
ማነኝ ሀሴት ሀሴት እንፈልጋታል።
ማገናኘት አልችልም። ስምህን ንገረኝና ሀያት ሀያት ሀያት ምንድን ነበር? ሀያቱ መልሼዋለሁ ቢያት በቃ እሺ ቴፕ
ኦርደር ነበሩን ንገረኝ። ሀያቱ ችግር የለውም። ዜሮ ሁለት አስራ ሰባት ነው። ዜሮ ሁለት አስራ ሰባት ነው።
ዜሮ ሁለት አስራ ሰባት ዜሮ ሁለት አዎ አስራ ሰባት አይደለ?
አዎ ዜሮ ሁለት አስራ ሰባት እሺ እሺ፣ ይኸው አሳውቅ የላለሁ መልሰሃል። ምግብ ቤት አዎ ላገናኝሽ እንዴ
አዎ፣ ብስሬ ብስሬ። አይ ችግር የለውም ብስሬ